ነው ጤና ስምልስ ቤት እና አካውንቱ ውትድሮ ተደርጎ ነበረ እስካሁን አልገባም። ትናንት
ስንት ብር ነው? ወዴት ነው? ወደ ንቅት ነው?
አይ አይደለም፣ ሁለት ሺህ ብር እ? እ?
ሁለት ሺህ ብር ወደ ትሪ ብር ነው?
አዎ።
እሺ ንገረኝ። ቢስት ቤት ቁጥር ነው
አስራ አንድ
አስራ አንድ ሀምሳ አምስት ሀምሳ አምስት ሰላሳ አምስት አስራ አራት
ስንት ብር ነው?
አራት ሺ ሶስት ሺ ሁለት ሺ ሁለት ሺ ሁለት ሺ አዎ፣ ብዙ ነው። እሺ check ላድርገው። እሺ ትላንት ነው አዎ፣ አይደል?
ትናንት አዎ፣ ከሰዓት እሺ እሺ ጠብቀኝ አንዴ። አዎ አለ። ግን በቻፓ ነው ያረግካቸው ሁሉንም። መህዲ ነው አይደል? መህዲ ማዳ አዎ።
አዎ። እሺ check ላድርገው።
ሁሉም አብ- ሁሉም approve አድርጌ ሁሉም ትናንት እሺ ሁሉም ግን ያው ቻፓ ስለሆነ ትንሽ process አድርጎ ይገባል።
እሺ።
ትንሽ እሺ።
እንጠብቃለን።
አይ አይ።
መዝጋት ትችላለህ። እኔ approve አደርግልሃለሁ። ችግር የለውም።
እሺ ቴንኪው አይ እሺ እናመሰግናለን።